ሰላም ጤና ይስጥልን። ጅብጅብ እባክዎ ምን ልርዳው?
ሰላም መረጃ ነበረ የደወልኩት ለመረጃ ፈልጌ እሺ ምን ነበር?
ለ fruit ነበረና ማለትም መጀመሪያ ለአትክልቱን ካልኩኝ በኋላ ለ fruit individual እዛው ላይ ማዘዝ አልችልም።
በ individual ነው አይ individual ሳይሆን ለምሳሌ ማለት ነው መጀመሪያ group ን click በ group ካደረኩኝ በኋላ- በ group ነው ያዘዙት?
አይደለም አላዘዝኩም። መረጃ ለመጠየቅ ነው ላብዬ ማለት ነው።
እሺ መጀመሪያ- personally ለ- ለብቻዎት ነው ማዘዝ የፈለጉት ወይንስ በ group ነው ማዘዝ የፈለጉት?
አይደለም መጀመሪያ ነው የፈለግኩት ቲማቲም፣ ሽንኩርት እሺ።
የመሳሰሎች አሉ አለ በ group click አዎ።
አድርጌ ከዛ በኋላ ፍሬ ስለፈለግኩት ፍራፍሬ ወዛው ለ individual ማለት ነው።
individual price ኡን ግን አይቶታል ይችላል እኮ ለየብቻ አ- እዛ ላይ አለ price ኡን ማለትም አዎ።
አበሬንት ማለት አይደለም ወይ በጉር ዋጋው ማለት ነው።
individual አይቻልም አ- አይቻልም አይቻልም ለእያንዳንዱ አይቻልም።
በቃ በ group ነው እንትን ማለት ያለበት ማለት ነው። ዋጋው በ group በ group ለእያንዳንዱ individual individual የቲማቲም ማለት ነው።
የቲማቲሙ ለ- ለብቻ አ- ማዘዝ ከፈለጉ ለብቻ ነው ማዘዝ እሺ።
ያለብዎ። group ኡን እሺ።
ሲያርጉም ለየብቻ ሲሞላ አቮካዶ አቮካዶ እያደረጉ ነው የሚሞሉት።
okay፣ ለእያንዳንዱ ማለት ነው።
አዎ፣ ለእያንዳንዱ ነው create እያደረጉ የሚሞሉት።
okay okay፣ እሺ ግ- okay፣ ግ- ግን ፍል- ከዚህ በፊት ካልተጠቀሙ free delivery available የምትለዋን እሷን on ማድረግ እንዳይረሱ።
okay፣ free የምትለው አሁን እሺ፣ free delivery እሺ፣ available ትላለች ማለት ላይ እሷን on ያድርጉ አዎ፣ በነፃ አዎ፣ እንዲመጣሉት።
ፈለጋት። እሺ፣ እሺ፣ አዎ፣ እሺ። መልካም ቀን። የሚከብድ ነገር ካለ ይደውሉ።
እሺ፣ እሺ።
እሺ፣ መልካም ቀን። እሺ።